ሄሎ ሄሎ ቤርሳቤ ነኝ። አቤት።
በርካታ ስልሳ አምስት ዘጠና
ስልሳ አምስት ዘጠና ስምንት ካርድ ዘግቶብኛል። ትንሽ ይሰይል ስልሳ አምስት ዘጠና ስምንት ነው ያልከኝ አይደል? ማን ነው ስምህ?
ጳውሎስ ጳውሎስ። ከየት የሚነሳውን ነው?
ከሊትር ከላይት ቤት ብስትሮ ምናገር እልልሃለኝ።
እሱ